ሀገር አይናፍቅም አለ። ገና ያለው
ሄሎ ሄሎ ሄሎ፣ ሰለሞን አቤት አቤት።
ማታ የሰራ ነው PDF ላይ እሺ
እ፣ አንድ customer ደውሎ ነበር ብሩካብ የሚባል አያት እ፣ መቄዶንያ location እና ናቲ ነበር አስተያየት የተደረገው አስራ ሶስት ቤት ነው አይደለ ናቲ?
ናቲ እሱ ሳይሆን ማለት ነው። ቆይ እ።
እ፣ እንትን ልስጥሽ ስልክ ልስጥሽ ዜሮ ዘጠኝ ዜሮ ስምንት እሺ ቆይ አንዴ እሺ ዜሮ ስምንት hello አስራ ሁለት ሰላሳ ሰባት አስራ ሁለት ሰላሳ ሰባት ሰላሳ ሰባት ሀያ ሀያ ማን ነው?
እ፣ መስፍን ይባላል ረዳቱ።
እሺ active ዜሮ አዲስ ነው።
ዘጠኝ ዜሮ ስምንት አስራ ሁለት ሰላሳ ሰባት ሀያ አዎ እሺ እሺ thank